ጤና ይስጥልኝ። ሰላም ነው ቤት?
እግዚአብሔር ይመስገን።
withdraw አድርገን አልተለቀቀም። መጫወቻ ነው። በእናትሽ ተኪ እሺ እ፣ ቤት ቤት ቁጥር በዚህ ነው።
ዜሮ ዘጠኝ ሰባ
እሺ ሰባ እንደገና እህ
ሰባ ሰባት ሰባ ሰባት ስልሳ ሰባት
ስንት ብር ነው?
አስር ሺህ እና አምስት ሺህ እሺ ቆይ አንዴ።
መጀመሪያ አምስት ሺህ ከዛ አሁን አስር ሺህ እሺ ዛሬ ነው አይደለ?
አሁን አስር ሺህ አሁን ነው። አምስት ሺህ ትንሽ ቆይቶ okay እሺ እሺ አባቴ ይኸው ሁለቱም ገብቶልሃል። check አድርገው። እሺ thank you thank you ገብተዋል።
ደወልክ፣ እናመሰግናለን። መልካም ምሽት።
thank you ቤት እሺ።
እሺ